ሄሎ ሰላም ጤና ይስጥልኝ። ችብችብ ከባኮ ምንድርዳው
ሰላም ሰላም አለን ደህና ነሽ?
አለን
እ ብር እኮ መልሱልን ብለን መጀመሪያ ሽንኩርቱን አዘዝ ነው። እሱ ደግሞ እምቢ አላችሁ። አሁን ደግሞ ብራችንን መልሱልን ብለን እንትን ደወል ኦኬ እ የነጭ ሽንኩርት የታሌሌ ነው አይደለ?
አዎ
ታሌሌ ላይ ያለው ነጭ ሽንኩርት
አዎ
ይቅርታ፣ በጣም እሺ፣ ይላክልዎታል እ
ይላክልዎታል። ይጠብቁ። ይቅርታ።
አይ በየቀኑ እንድንደውል አታርጓ። እኛንም ይደብረናል ዝም ብለን ስንደውል።
ገባኛው። ልክ ነዎት።
እሱ ከመለሳችሁ ይቅርታ እንልካለን።
ማይቻል ከሆነ ደግሞ ሊገሩንና እንተውኛል።
አይ እዛ እንኳን እናደርግም፣ እንልካለን።
እና መቼ
ይጠብቁ።
መቼ ነው ዛሬ እ?
ዛሬ ይጠብቁ። ሰባት መቶ አስራ ስድስት ብር ነው አይደለ?
እ?
ሰባት መቶ አስራ ስድስት ብር አጠቃላይ
አዎ
አዎ፣ ይላክልዎታል። ይቅርታ፣ በጣም እሺ።
እሺ ለም- ለምንድን ነው የሚቆየው ግን?
ከእርሶ በፊት የሚላኩ refund ኦች ስላሉ ነው። ለዛ ነው የቆየቦት። ከእርሶ በፊት ባለፈው አሁን ብዙ ነገር ቀርቶብናል። by the way አሁን ባለፈው የድንች ይቅርታ፣ በጣም እሺ።
ቀርቶባታል። አንዷ አንዷ ደግሞ የአቮካዶ ቀርቶብ እ?
ይላካልሽ አጣርተን እኮ እንልካለን።
ከቆየ ደግሞ በዛው እየረሳችሁ ስለሆነ አሁኑኑ መልሱ።
እሺ፣ እሺ፣
በኋላ መልሼ እደውላለሁ እኔ ካልገባልኝ።
እሺ። ይደውሉ። እሺ፣ ይላክልዎታል።
እ።
መልካም ቀን።